ሄሎ
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጣል።
እ፣ ማልዩ አባ ካር መሸጫ አዎ።
ቤት ነው?
አዎ okay። እሺ፣ የሚሸጥ መኪና ነበረኝ እናት ይዘው ሆና
እ፣ ይዤው ነው የምመጣው።
አዎ ይዘው ትመጣ ይሻላል። ምን አይነት መኪና ነው?
እ፣ ሁለት ሺህ ሰባት ኮሮላ XUV።
ኮሮላ አዎ፣ አውቶማቲክ።
አውቶማቲክ አዎ፣ መሪው አዎ ዞረ።
አዎ እ፣ ሞተር ፈቶ አያውቅም። ሻንሲ ሞተር ምንም ችግር የለበትም።
እህ
እ፣ ስለዚህ?
ዋጋው ሁለት- ዋጋው ሁለት ነጥብ አምስት ከሀምሳ ነው የተባለው። ድርድር አለ።
okay okay። እና ይዘህ መምጣት አትችልም? አናየው።
የት- የት ነው አድራሻችሁ?
መስቀል ፍላወር ናዝራ ሆቴል ፊት ለፊት
መስቀል ፍላወር ናዝራ ሆቴል ፊት ለፊት ናዝራ ሆቴል ፊት ለፊት አዎ okay፣ አምጥቼ እናንተ ናችሁ ምትገዙት ወይስ እዛው ቆሞ ነው የሚሸጠው?
እ፣ ቆሞ ቢሆን የተሻለ ነው። ምክንያቱም እኛ ያው ሽያጫችን ብዙ ጊዜ በ social media ስለሆነ post ስለምናደርገው አዎ።
post ስናደርገው በ- በቀን አምስት ስድስት ሰባት እስከ አስር customer እሱን ፈላጊ ሊመጣ ይችላል።
አዎ። በ- ስለዚህ በቀን አስሬ እና ብዬ ላመላልሰው አልችልም።
ልክ ነሽ። ቢያንስ ምን ያህል ቀን ይፈጃል እናንተ ጋር አሁን በአመት ነው?
እ፣ ከሶስት እስከ አምስት ቀን ከሶስት እስከ አምስት ቀን ከሶስት እስከ አምስት ቀን አዎ ጥሩ። እሺ በቃ ስለዚህ ልደውልልሽ ስደርስ አዎ አሁን ትመጣለህ?
እ፣ ልደውልለትና ለሹፌሬ አዎ እ፣ ይዞልሽ እንዲመጣ ላድርግ።
እሺ ቁጥር ልስጥህና በደውልልኝ ዜሮ ዘጠኝ አርባ አራት ምናልባት ይሄ ስልክ ብዙ ጊዜ busy busy እያለ ስለሚያስቸግር እሺ ሰማ- እ፣ ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አዎ እሺ ነው እሺ እሺ አባ።
እሺ